ሰላም ጤና ይስጥልን። ችብችብ
ሰላም ቺፕ እንትን login አላደርግም አለኝ system ኣችን። ለምንድን ነው
እ ምን app ኡን አ- ከፍተውታል? አውርደውታል?
app ኡ ነው አልከፍትም አለኝ።
okay ጭራሹን አልከፍትም ነው ያሉት።
አዎ login አያደርግም።
ምንድን ነው ስልክዎት? ይቅርታ።
ሳምሰንግ እህ እ እሺ update አድርገው ሞክረውታል?
በቃ weird አንዳንድ setting ስልኮች ምንድን ነው ላይ- የሚለው መሰለሽ? weird setting up login please check your connection and try again ነው የሚለው። ግን በዋይፋይም ሞከርኩት በስልኬ ኔትወርክም ሞከርኩት በሁላችሁም ማለት ነው።
እህ እስኪ login አያደርግም።
ይቅርታ፣ እስኪ screenshot ኡን ይልኩልኛል። እምቢ ያለበትን part በምንድን ነው የምልክልሽ ግን አርባ አራት ቤቱን ያውቁታል። ስልካችንን አላውቀውም ውዴ።
ልንገሮት ያዙ እስኪ
አንዴ በምንድን ነው በቴሌግራም ነው የምልክልሽ ከዛ አዎ አዎ
እሺ አርባ አራት ዜሮ ዘጠኝ አርባ አራት እ አስራ አንድ
አስራ አንድ ዜሮ ስድስት ዜሮ አራት
ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት
እሺ ደ- እሺ እሺ እሺማ
በሱ ልክልሻለሁ።
አዎ ይላኩልኝ እሺ